በሚያሳዝን ሁኔታ አያስጨምርም። ደረጀ አቤት የሁለት አሰራር ማለት ነው። ኪያ ፈርኒቸር ወረዳ እ ስምንት- ወረዳ ስምንት ለሚኮራ ወረዳ ስምንት አለ አይደል?
አ ያ ፈርኒቸር ማለት ነው ቢጫ በጠቁር የተቀባው እሱ ጋር ነው ያለችው እና እኮ አንድ ያለችው ነጥብ ዘጠኝ ኪሎ ሜትር ነው አያስጨምርም። እሺ
የምን የምር አያስጨምርም፣ እርግጠኛ ነኝ። ታስላላከለ
አረቴ አመንኩሽ በቃ
ችግር የለውም።
እሺ